Hello.
Hello.
Waa walaal Ah,
wijiga darow soo maaha yeah.
darow wijiga soo maaha
Garow?
darow wijiga soo maaha dhiroyelam gaari Ah, Dodole.
አለ አለ Ah, ስንት ሰዓት ነው
ስምንት ሰዓት።
ስምንት ሰዓት አለ Ah, እሺ በቃ ሳፍል እንትን ነው ዘክሪያ ዑመር በለውና ወደ ይብር ልላክ ah, ዘከሪያ አህመድ ዘክሪያ ዑመር ባለው አንድ ሰው ነው።
አዎ አንድ ሰው አሁን የለም አሁን የለም ሁለት ሰዓት ብቻ አሁን- ስምንት ሰዓት ብቻ ነው Ah, ah, እሺ በቃ ሳፍል እሺ
ah. በኢብን ነው Ah, የምትልከው?
ችግር የለም ይብር ልልከልና ወደ ስልክ ላይ አምጪ የምልከው አ ሀምሳ ሶስት
አ ዜሮ ዘጠኝ ሀምሳ ሶስት ሀምሳ አምስት
አንድ ዛዝ ነው
ሀምሳ ሶስት ሀምሳ አምስት ቆያ እሺ
ስንት ብር ነው
አንድ ሰው ነው።
አ አምስት መቶ
ወደ እንትኑ ወደ ሳል ኢሳል አለ ኢሳል አለ ብለህ አለመሰሩ ነው አዎ
አለመሰሩ ነው አዎ
እሺ በቃ ኢስ- ኢሳል ልካልን በቃ ሳፍል አንቺ እንትኑ ስክሪ ዑመር ብለው እሺ ቁጥሩ ልንገርካ
ዜሮ ዘጠኝ ሀምሳ ሶስት
እሺ ዜሮ ዘጠኝ ዜሮ ዘጠኝ ሀምሳ ሶስት ሀምሳ አምስት
ሀምሳ አምስት ሀምሳ አንድ
ሀምሳ አንድ
ሰላሳ
ሰላሳ እሺ በቃ ልካልን እኔ ጋር እኔም ደግሞ ነገር አለ ሳፍል እሺ እሺ አሁን አ፣ ትኬት አስቆርጥላለሁ። አሁን ላክ። እሺ እሺ አሁን ለካ አሁን
እሺ